ሄሎ ሄሎ ሄሎ ይሰማኛል።
እንትን or ተቃራኒ order ይዤ ነው።
እንደምን ይሻላታል? እሺ ንገረኝ።
ስልሳ ዘጠኝ አርባ ስድስት
ስልሳ ዘጠኝ አርባ ስድስት እና እና ስልሳ ዘጠኝ አርባ አንድ
ስልሳ ዘጠኝ አርባ አንድ አዎ
ማነው ጸደቀ ነህ?
አዎ አዎ
ብሩክ መንግስቱ ነው። ደውሏል መሰለኝ።
ማለት መንግስቱ
አይ አንተን አይደለም፣ ይቅርታ። የትኛው ነው የሚወጣው? መጀመሪያ የነገርከኝ ነው አይደለ?
አዎ አዎ አይሻልም?
ቆይ እሺ ልጠይቅልና አንዴ
እሺ ወደ ያለውጣል ለነገሩ ሁለቱም አንድ ነው።
ሄሎ ጸደቀ ወይ የቻኖሊው ነው። እሺ የሚወጣልህ እሺ እሱ ይሻላል።
እሺ እሺ አባቴ በይ መልካም ቀን።
ለአንተ መልካም ቅ- ስራ